ሄሎ
ሰላም ጤና ይስጥልኝ። ቴሌቪ
አማርኛ አርጎ አውቃች
ምን አሉኝ?
አማርኛ አርጎኝል።
ኦሮመኛ
አዎ ኦሮመኛ ደግሞ የደወሉ አማርኛ አማርኛ
እሺ፣ ምን ልርዳው?
አማርኛ ይሁንሽ።
እሺ፣ ይኸው ምን ልርዳውት?